hello ጤና ይስጥልኝ Best Bet ቃል ኪዳን ነው የምንረዳው።
hello
ጤና ይስጥልኝ Best Bet ነው የምንረዳው።
አብረስጠልን
እሺ ምን ሺ አምስት መቶ እስካሁን አልገባልኝም። processing ላይ ነው ምናምን ይለኛል። እኔ account ላይ እንትን አደርገዋለሁ።
የዛሬ deposit ነው አደረገ። የእሁድ ነው ያለፈው እሁድ አምስት ሺህ ገብቶልኝ እሺ እ ሺ አምስት መቶ ይቀረኛል።
በስልክ ቁጥር ነው የትላንት ደግሞ የአስር ሺህ ገብቶልኛል።
እሺ በዚህ ስልክ ቁጥር ነው Best Bet የሚጠቀመው በዚህ ስልክ ቁጥር ነው
እሺ አንዴ መስመር ላይ ጠብቁኝ የእሁድ ነው አይደል ያለ አዎ የእሁድ ነው ያለፈው እሁድ ማለት እሺ አንዴ መስመር ላይ deposit እ እ
ጠብቁኝ። አንዴ መስመር ላይ ጠብቁኝ check እያደረኩ እሺ ስንት ብር ነው ያሉኝ ይቅርታ
እ አንድ አምስት መቶ አንድ አንድ ሺህ ዲፖስ deposit አደረገ።
በ voucher ነው ያደረጉት በ voucher ነው ያደረግኩ። አዎ በ voucher ኡ ደግሞ
ስለዚህ በ voucher ከሆነ account history ላይ ገቡና እ voucher history የሚለው ላይ ቀኑን ያስገቡና voucher code ኡን ያገኙታል እዛ ላይ voucher code ኡን እኮ ልጆቹ ጋር ሂጄ እኛ አካባቢ ያለው ቤት እንትን ቤት ሂጄ አዎ ኮዱ አልመጣም። እ ፊደል ማምጣት ነበረ ባለች አለችን። እንዲመጣው ደግሞ ቁጥር ብቻ ነው አይ አለው ኮድ አለው አይደል?
አለው አዎ ቼክ አድርጉት
አይስሽ እሺ መልካም ቀን